ሄሎ
ሄሎ
አቤት ሰላም
አብሮ ይስጥልን።
ሄሎ ነው ምን ልርዳዎት? ይሰማኛል።
ታሪኬን ማካፈል ፈልጋለሁ።
እሺ ለምግቦትና እንደውልሎታለን። እሺ ማልበል ስሞትን
ፍሬ ህይወት አስራት
ስርዓት
ፍሬ ህይወት አስራት
ስልክ ቁጥር ይንገሩኝ።
ስልክ ቁጥር ይንገሩኝ።
ቆይ አንዴ ላውጣ። አላውቀውም በቃል አሁን አሁን የደወልበት ነው።
አዎ
እሺ ሰማንያ ስምንት ሀያ ስድስት እሺ የት አካባቢ ነው አድራሻዎት?
አ- አድራሻዬ አሁን እዚህ ምንድን ነው የሚባለው? አላውቀውም። አዲስ ነኝ። ከሩቅ ቦታ ነው የመጣሁትኝ።
okay ያሉበትን ሰፈር አያውቁትም? አዲስ አበባ አላውቀውም።
ውስጥ ነው ወይስ አዲስ አበባ ውጭ?
አዲስ አበባ ውስጥ ነው፣ ዳርቻ ላይ ነኝ።
እናመሰግናለን። እንደውልታለን።
እሺ እሺ መልካም ቀን። እሺ